ጤና ይስጥልኝ። ጉዳይ ሀና እባላለሁ። ምን ደርሰዋል?
አብሮ ያስጥልን። ከእህት አለም ጋር ውጭ ወጥተው ያወ- ውጭ ሰርቶ ያወቀ ብቻ ነው መ- በጽዳትም ማግባት የሚችለው።
አዎ ወይ ደግሞ የፈረንጅ ምግብ በደንብ ማብሰል የምትችል
አይ የሀበሻ ነው። እኔ ማለት ውጭ ወጥቼ ሰርቼ አላውቅም እስካሁን።
አዎ እ፣ እሱን መስፈርት ለማሟላት ወይ ከሀረብ ሀገር የተመለሱ ሴቶች መሆን አለባቸው ወይ ደግሞ የውጭ ሀገር ምግብ በደንብ ማብሰል የምትችል
አይ እንደዛ ሞክሬ አላውቅም። እኔ ከአዲስ አበባ ውጭ ሰርቼ አላውቅም።
እሺ። ስለዚህ ያው እ፣ ተመዝግበዋል አይደለ? መተው እኛ ጋር አ- አዎ ስራ ሲመጣሉትኝ text ደርሶታል። text ኡን አይቶ ቀድሞ ለደወለልን ባለሙያ ነው ስራውን የምንሰጠውና text ይከታተሉ።
እሺ
እሺ፣ መልካም ቀን። እሺ።
እሺ፣ ከዚህኛው አልችልም። ከዚህኛው ከእህት አለም ምን አሉኝ?
ከእህት አለም ጋር መስራት አልችልም። መጀመሪያ አዎ።
ከተመዘገብ አዎ አዎ እሺ።
እሺ